ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ሻሎም ማሳጅ አሁን ከ We Plus Solution ነበር ምደውለው። ሰላማዊት እባላለሁ።
እሺ፣ እሺ፣ ድር- ድርጅታችን አዲስ መተግበሪያ develop አድርጎ ከአምሳ በላይ አገልግሎቶችን በአንድ application ይዞ የመጣ ነው እና ድርጅቱን በነፃ እንዲያስተዋውቁ ለመጋበዝ ነበር።
እ፣ ለአለቃ ቁጥሩን ልስጣውና እሱ የኔ ያናግራቸዋል።
እሺ፣ information ኑ ሙሉ ልስጥሽ፣ ይቅርታ።
እሺ፣ እሺ፣ ከ- ከ Play Store ወይም ደግሞ ከ App Store ላይ We Plus Solution ብላችሁ ስታወርዱ እሺ፣
እሱ ላይ በነፃ ማስተዋወቅ ትችላላችሁ ማለት ነው። ካልሆነ ደግሞ በዚህ ስልክ በ link ኩን በቴሌግራም መላክ ይችላሉ።
እሺ፣ እሺ፣ ጥሩ ነው።
ልላክ?
አዎ ላኪኝ። እሺ፣ እሺ፣ መልካም ቀን እህቴ። አመሰግናለሁ።
እሺ፣ thank you።